ጤና ይስጥልኝ የኢቲኤስ የጥሪ ማዕከል እባክዎ ምን ልርዳዎት?
ሰላም የሀገር ውስጥ ትኬት ፈልጌ ነው።
እሺ ይቻላል ከየት ወዴት ነው የሚፈልጉት?
ከደሴ ከአዲስ አበባ ከደሴ ወደ አዲስ አበባ ለመቼ ነው?
ለእሁድ ለእሁድ ለአንድ መንገደኛ?
ለሁለት
እሺ የስንት ሰዓት ይሁንልዎት? ዋጋው ቆንጆ ላይ አሁን ላይ ያለው የአራት ሰዓት ተኩል የስድስት ሰዓት ከሩብ የስምንት ሰዓት ከተኩል እና የአስር ሰዓት ተኩል
አስር ሰዓት ተኩል ይሁን።
እሺ አስር ተኩል እንችላለን። check ላድርግልዎት እሺ ዋጋውን እሺ የለም እንዴ
እሺ በጣም ይቅርታ መስመር ላይ ስላስጠበቅኩት የሁለት መንገደኛ አስር ሰዓት ተኩል ተነስቶ አስራ አንድ ሰዓት ተኩል አዲስ አበባ የሚደርስ ለእሁድ ከደሴ ወደ አዲስ አበባ ስድስት ሺ አምስት መቶ ሰላሳ ስድስት ብር
እሺ ሊያዝልዎት